hello ጤና ይስጥልን። በቆሙ ልብተው ጤና ይስጥልን። ከፒያሳ ነው የምደውልልሽ። የማሽን እጥበት ፈልገን ነበረ።
እሺ፣ መቼ ነበር በትክክል- የተባለው? ስለመጣሽ ቆይቷል። አካባቢውም እንደዚህ እንትን እያለ ስለነበረ ፒያሳ እህ፣ ለአንድ ወር ያህል ድረስ አቋርጠን ነበር።
እሺ፣ ደንበኛችን ከዚህ በፊት እኛ ጋር ደውለው አስመዝግበዋል። በዚህ ሁለት ቀን
አይ አይ አላውቅም።
የቪዛ የመለያ ቁጥሩን ንገሩኝና ልመዘግበው።
ሰባት ሀያ ስድስት
እሱ ሳይሆን ደንበኛችን ግን ከቪዛ ቤት የሚል የተላከለው ሴት የለውትም።
ይኖረኛል። ቆይ ልፈልግልሻ።
ሲን ነንበሮትንም ካወቁ ይንገሩ።
በቃ ሲል ነበር ሶስት ዜሮ ሶስት ዜሮ መቶ ሰላሳ
ሶስት ዜሮ መቶ ሰላሳ መቶ ሰላሳ ሀያ አምስት ሀያ አምስት አርባ
አርባ
እሺ እሺ፣ መስመር ላይ ይጠብቁን ሌሎች ደንበኛችን ይሰማዎታል? ጤና ይስጥልን። ደንበኛችን መስመር ላይ ያሉ ጤና ይስጥልን።